ጤና ይስጥልኝ።
ሄሎ ከአሪፍ ፔን ተቋረጠ። አ፣ ችግር የለውም። ስልክ ልንገርዎ፣ ስልክ ያዙ።
እሺ ዜሮ ዘጠኝ
ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
ሀምሳ ሶስት ሀምሳ ሶስት ሳይሆን አስራ ሶስት አስራ ሶስት እሺ ዜሮ አንድ ዜሮ አንድ ሀምሳ አምስት
ሀምሳ አምስት አዎ screenshot ኡን ሲልኩልን ከታች ስምና ስልክ ቁጥሮትን ያስቀምጡበት።
እሺ ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ ሀምሳ አምስት አምስት አዎ ለመያዣ። እሺ ሌላ መረዳዎት ነገር ይኖራል?
አይ የለም ይሄ ነው። እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ምሽት ይሁንልዎት።
እሺ